ጤና ይስጥልኝ አሪፍ ቤት ሎዛ ነኝ እባክዎ ምን ልርዳዎ?
አሁን አመልክቼ ነበር እሺ
transfer ያደረኩት ብር ስምዎት
ማቴዎስ ስልክ ቴሌግራም ላይ screenshot አድርጋችሁ አድርገህ ላክ
እሺ አጣሁት።
ቴሌግራም account አችንን ማግኘት አልቻሉም አዎ፣
እሺ ደንበኛችን በዚህ ስልክ ቁጥሮ ነው ቴሌግራም የሚጠቀሙት አዎ።
እሺ ስምዎትን ማን ልበል ይቅርታ ምን አሉኝ ማቴዎስ ጃንጄ
ማቴዎስ እሺ ቴሌግራም ላይ አሁን ይህንን ቁጥሮትን ወስጄ text አደርግሎታለሁ ይልኩልኛል እሺ ደንበኛችን መልካም ቀን